hello ሰላም ነው? ይህ መኪና ሂሳብ አልገባም። ምን ነው እስካሁን
የሚቀር አንድ log sheet አለ። እሱን እየጠበቅን ነው ያለነው። እሱ እንደገባ ሰርቶ ያስገቡልናል። ትንሽ ታገሰን።
ከየት የቀረ ከየት ሀገር?
ከሽሬ ወይ ሽሬ የለም ገብተዋል ሁሉ።
የቀረ አንድ log sheet አለ። እሱ እስኪመጣ እየጠበቅን ነው ያለነው።
የማን sheet ነው? ማን የሚባል የማን? እኔ ሁሉ እኮ ስጅ ለቀዋለሁ። በቅድም ያለፈ ስልክ ልኬዋለሁ።
ስልክ ቁጥር ልስጥ። ሌላ የምታወራው ሰው
እሺ ስልሽ ዜሮ ዘጠኝ ሰላሳ ሀዘር ዜሮ ዘጠኝ ሰላሳ ዜሮ ዜሮ
ዜሮ ሺህ ሰላሳ ዜሮ ዘጠኝ ሰላሳ ዜሮ ዜሮ ዜሮ ዜሮ ሰላሳ እሺ ስምንት ሰላሳ ስምንት ሰላሳ ስምንት ሰላሳ ስምንት አዎ
እሺ